hello ጤና ይስጥልኝ። ችች hello
ወይ ወይ
ጤና ይስጥልኝ። ችግር
refund ይደረግልሻል ተብዬ እስካሁን አልገባልኝም።
በዚህ ስልክ ቁጥር ነው አዎ ምን ወስዱት ነበር order ኡ?
ሽንኩርት ሽንኩርት፣ ቲማቲም
ምን ሆኖ ነው? በምን ምክንያት ነው?
location እንትን ብሎ
okay በስህተት location ሞልተው ነው።
እኔ አልሞላሁም በፊታት ግን ያው እዛ የሚያሳየውና እኛ ጋር ያለው ይለያያል። እኛ ጋር ኮዬ ይላል፣ እዛ ደግሞ እነሱ የሚያነቡት እንትን ይላል ነው የሚሉት።
እሺ አሳውቀዋል አይደል? እዚህ ትናንትና አውርተዋል።
አሳውቄ እ እ ትናንትና አውርተዋል አይደለ?
አዎ አውርቼ አሳውቀዋል።
አሳውቄያለሁ፣ ግን በሀያ አራት አሁኑን ይገባልሻል ብለውኝ እስካሁን አልገባልኝም።
እሺ ድጋሚ ያሳውቃለሁ። ይታገሱን፣ refund እናደርጋለን።
እሺ።
እሺ እናመሰግናለን። መልካም ምሽት።